ለአማርኛ አንድን ጨምራል አንድን ስጨምር ይሰጣል።
ሄሎ ሄሎ።
ወይ ግሎሪ አዎ ግሎሪ፣ ሰላም ነው?
እግዚአብሔር ይመስገን።
ስልካችሁ አይሰራም እንዴ?
አሁን ይሰራል። ከቴሌ ነው?
አዎ ከቴሌ አዎ አሁን ሰራልኝ፣ ጥሪ መጥቶልኛል።
እ፣ ስንት agent ነው ያላችሁ?
አሁን ላይ አንድ ነው ያለን አዎ እ፣ ግን ሶስት ሁ- ሁለት አለን PC። እሱ ላይ create ማድረግ እችላለሁ።
OK። እሺ እሺ፣ አመሰግናለሁ።
እሺ እሺ፣ መልካም ቀን። አመሰግናለሁ እኔ
ብድርም ነው አገኘኋት።